No, ya de teléfono, pe- ay, ay, ya.
Con los dos.
ሲተር ነበረ ጌሙ ያ፣ ስንጫወት የሆነ ቦይንቶች እያሰጡ ነበረ ታውቃለሽ። እ? ሄሎ እሺ ምን እንርዳ አባቴ?
አ፣ ጌሙ ስንጫወት የሆ- የሆነ ቦይንቶች እየ- እየሰጡ ነበረ።
እሺ point point ኡ በቃ ስ- ስንሰብስብ እኔ እኮ ሺ- ሺህ ስድስት መቶ ብር ደ- ደ- ደረስኩ
እሺ እና እንትኑ አሁን spin ኡም ወጣ ጌ- ብሩ እንዴት ነው የምናገኘው?
እሺ tournament ነው የምንድን ነበር ስትጫወት የነበረው?
አ፣ ማ- ማ- መጫወት spin ነው?
አዎ spin Spinmatic
እሺ አባቴ ያው እሱ ከ- ከጊዜ በኋላ ነው እንትን የሚደረገው በወር ውስጥ በኋላ ላይ ነው ያሉት አለ- ወሩ አሸናፊዎች ጋ- ዛ- ዛሬ ዛሬ ያለቀው አሸ- አሸ- አሸናፊዎች አ፣ ስንት ስንት እስከ ስንት ነው? አንድ እስከ ስንት ነው?
አምስት መቶ
አንድ እስከ አምስት መቶ አ አንድ እስከ አምስት መቶ ውስጥ ያሉ ሰዎች ነው ሽ- ሽልማት የሚያገኛሉ።
አ ልክ ነው
እና መቼ ነው ዛሬ ያለቀ? እንትኑ ዳድላይኑ ዛሬ ነበረ።
ቆይ ጠብቀኝ አንዴ ቼክ ላድርግ አንዴ ጠብቀኝ እሺ እሺ እሺ እሺ ሄላ አ፣
እ እል- winner ኦችን announce አድርገን ይገባልሃል እሺ ጠብቀን እና winner ኦቹ announce ስታደርጉ ብር ወዳሁን account ኡ ነው የሚገባው ወይስ እንዴት ነው?
ወደ ቤት ቤት account ነው እንጂ የሚገባው እም?
ወደ ቤት ቤት account ነው ያ- የሚገባው ወደ ወደ ቤስቢ account ኡ ነው የሚገባው አይደል?
አ አ እና መቼ ነው እኮ ገና እሱን ነው?
እርግጠኛ መሆን አንችልም ጠብቀን አባቴ እሺ ዛሬ እሺ፣ መጨረሻው እሺ።
ነው አደለ አዎ ከዛ በኋላ collect እናርግና win- winner ኦችን ከዛ በኋላ ይገባል እሺ እሺ እሺ እዛ አመሰግናለን ስለ ደወልክ መልካም ቀን እሺ